ውጤት ማየት ፈልጌ ነበር።
ከስር ኮዱን ንገሩኝ።
አስራ ሶስት
እሺ ሰማንያ ሰባት ሀያ ስምንት ሀምሳ ሰባት
እሺ፣ አንዴ ደግሞልኛል።
አስራ ሶስት ሰማንያ ሰባት ሀያ ስምንት ሀምሳ ሰባት
እሺ፣ አስራ ሶስት ሰማንያ ሰባት ሀያ ስምንት
አስራ ሶስት ሰማንያ ሰባት ሀያ ስምንት ሀምሳ ሰባት እሺ እሺ፣ lost ነው በሶስት ጨዋታ
ኧረ በምን በምን
ይሄ Heart of
አ ምናምን የሚለውና ከዛ ኤሲ ሚላን ከዛ ጁቬንቱስ
በመድኃኒዓለም ስም እሺ አመሰግናለሁ ሌላ አለ
እ ሙሉ አስቀድዳችሁና ምን ይኖራል እሺ
እሺ መልካም ቀን እሺ እሺ አመሰግናለሁ እሺ እሺ እኛም እናመሰግናለን